ሌላው ሰላምታ ያስቻል ነበር
ነበር በኦርደር ነበር መቶ ወይ ወይ ሰማ ወይ ይሰማል ንገረኝ።
ከነበር ደውለው ከቢው እሺ
በኦርደር ነበር መቶ ሶስት ሰላሳ ዘጠኝ ሰማንያ አራት ኦርደር አልተቀበ ሰማን ራት ምንድን ነው ራት አንድ ቺክን ኑድል ስቲር ፍራይ ቺክን ኑድል
ችግር ነው ድረስ ሰማን ራት ታዲያሽ
መቶ ሶስት ሰላሳ ዘጠኝ ሰማንያ አራት ሰማን ራት አይ የለም እናት ችግር ነው የለም
እሺ አመሰግናለሁ ያዘዝኩሽ አይደለም እሺ አይ እኮ ሆኛለ እንደታዘዘ ቼክ ለማድረግ ነው
አዎ አዎ እሺ አልታዘዘም እሺ እሺ አመሰግናለሁ